እግዚአብሔር ሰላም ጤና ይስጥልኝ።
አሁን ደውዬ ነበር ተቋርጦ ነው። ይቅርታማ።
እሺ ምን ነበር እማዬ?
ወጌሻ ነው ስሜን ምናምን መዝግባ ነበርና አጋጣሚ ማነው ተቋረጠ።
ስልሽ?
ስሜ ሙሉ ብርሃን ተስፋዬ።
እሺ ሙሉ ብርሃን። እሺ እ- በአካል ነው ኦንላይን ለመማር የፈለግሽ?
በአካል በአካል ነው።
እሺ በአካል አሁን የመጋቢት ሁለት class ይጀምራል።
መጋቢት ሁለት
አዎ ሁለት ሰኞ ዕለት ማለት ነው እሺ class ይጀምራል። ስለዚህ ያ account ላክሎትና ብሩን transfer ማድረግ ይችላሉ።
ስንት ነው መመዝገቢያ?
አስራ አምስት ሺህ ብር ነው።
አስራ አምስት ሺህ አዎ
እሺ የት እ፣ ማለት በአቅራቢያ ያለው ወይስ የት ነው ስልጠናው?
እ፣ የት ነው የሰራው?
እኔ ከባዶ አባዶ ሰፈር የት አካባቢ ነው?
የት ወይ የት አልሽኝ?
hello
ወይ ይሰማኛል። hello ይሰማኛል። hello